Hello ወይ ወይ ድልኝ ቤት አማን ነው እግዚአብሔር ይመስገን። እንዴት ነህ?
አለን አለን። እኔ የምልሽ ቅድ አሁን እኮ ብዙ ስለሚያናግረን ማንን ብለን እናናግር? እስካሁን አንቺ ስምሽ ምን አልከኝ?
ስምሽን ንገረኝ እስኪ።
ቤኪ ቤኪ ቤኪ ቤኪ።
ቤኪ ቤኪ አዎ፣ እስኪ ቤኪ።
እሺ እኔ የምልሽ ቤኪ እሺ ቦረና ለመክፈት እሺ ትናንትና ቼክ ሰርተን ነበር፣ ሰላሳ አምስት ሺህ ብር ቼክ።
እሺ።
ብሩቱም አንቱን ብቻ አላውቅም እንትን ብላ ነበር ተቀብላ ነበር።
ብሩክ እሺ፣ ማን የተቀበለ?
ብሩቱ አንቱን አላውቅም ነበር። እኔ ቼኩን ላኩ ቼክ ላቀባልኩና እሺ ከዛ በኋላ ብዙ ቁጥራችሁን የፋይናንስ እና አስር ሺህ ብር ገቢ ያደረገ አባ አስር ሺህ ብር ደግሞ አረኩና አታች ያረኩላችሁ ለእናንተ እሺ ፋይናንስ ላይ እሺ።
እና አሁን ያው ዝም የሳቅሽ ቁጭ ብያለሁ። ወይ ምን ነው አሁን ንግስት እንደሆነም ስላልተነገረኝ እህ ምስ እንድታስረጅኝ ነው።
ከፋይናንስ ጋር ያለውን ነገር ከጨረስክ እና ዝግጁ ከሆንክ installation ይጀመርልህ።
እኔ አሁን ጀምሬ አሁን ኮምፒውተሮች አንድ የ cashier እና አንድ እንትኑ እሺ አዘጋጅቼ እኮ የጠበኩኝ ነው እሺ። እሺ ቴሌግራም ላይ አውርተህናል እንዴ?
እ ቴሌግራም ላይ አውርተህናል?
አንቲ ቴሌግራም እያወራን ነው እኔ እያወራሁ ነው።
እሺ ማለት ቴሌግራም ላይ በቴሌግራም ላይ ስምህን ታደለ ታደለ ታደለ አዎ ቆሽ አንድ ጠብቀኝ።
እስኪ ምን ምን ቁጥር ላይ ናቸው የምትገኙ? እኔ ሀይል ዜሮ ዘጠኝ እ- ይሄ ዜሮ ሶስቱ ቤት አይደለ? ታደለ አየለ ነው።
አ ታደለ አየለ አዎ።
እሺ እሺ።
በሀያ ስም ነው ታደለ ወንዲፍራው አየለ ስለሆነ ታደለ አየለ።
ቆሽ ጠብቀኝ አንዴ።
እሺ እሺ